Hello አሉ
አይሰማም።
እሺ፣ ሰምቼሻለሁ።
እሺ እ እሺ የት ደረስ
እዛ ቦታው ላይ
ይመስለኛል። ሌላ agent ነው ያናገርከው። ከየት ወዴት ነበረ?
ከደብረ ዘይት አሸዋ ሜዳ ታጠቅ
ከደብረ ዘይት
አሸዋ ሜዳ
እሺ። ምን ነበር የጫንከው?
ወረቀት ምን አልከኝ?
ወረቀት
እሺ። መድረስህን confirm ለማድረግ ነው የደወልከው?
አደውል ማ አንቺ ነሽ ማለት ደውልልኝ ብላኝ ነበረ።
አዎ እኮ ሌላ agent አግኝተህ ነው። ሌላ agent ነው ያወራኸው፣ እኔ ሌላ ነኝ።
Okay
እሺ እና ማዛ አልደውል እሺ መልሰን እንደውላለን።